ጤና ይስጥልኝ ከስፖርት በኩል ነበርኩ።
አዎ ገንዘብ እንትን deposit አስመዝግቤ ነበር፣ ገንዘብ አልገባልኝም። ኦንላይን ላይ ብር ተይዞብኝ ነበር።
እሺ ቴሌግራም ላይ ልከውልን ነበር።
በቴሌግራም ሳይሆን በዚሁ ነበር የደውዬ ያስያዝኩት። ticket ID ተናግሬ ነበር።
ticket ID እኮ ያልተለቀቀ ነው።
አ ነግሬሽ ደ- እንደዚህ ደውዬ deposit ነበር።
ስትለኝ ነው።
እ?
deposit ስትለኝ
አ በዚህኛው ነው የነገርኩሽ።
እኮ ምንድን ነው issue?
issue ገንዘቡን አልለቀቁልኝም። ወደ ተቀማጩ play playable account ኡ ላይ አልተቀመጠም ገንዘቡ።
የትኬት ቁጥሩ ማለት ነው።
አ፣ ትኬት ቁጥሩን ተናግሬ ነበር ደውዬ እንደዚሁ ማለት ነው እሺ ስልሳ አንድ ላይ ቆይ አንዴ ስልሳ ዘጠኝ ምናምን የሚል ነው ስልሳ ሶስት ስልሳ ሶስት ticket ID
ህጉን አያሟላም። ለዛው ነው ህጉን ስለማያሟላ ነው። ተካፍሎ ከሰማንያ አንድ በላይ መውጣት አለበት።
ሌላ
እሺ ቆይ አንዴ እሱን አይደለም፣ ተካፍሎ ከሰማንያ አንድ በላይ መውጣት አለበት። አርባ አራት እኮ ነው ጠቅላላው ብሎ
ስልሳ ሶስት ዜሮ አምስት ነው አ አ ጠቅላላውንም ይንገሩ። ሁለት የወጣበትንና ጠቅላላውንም ይዘው መልሰው ይደውሉ።
እሺ ቆይ አልተለቀቀም መል- እ፣ ትንሽ ይቆዩ እሺ
ምን ያህል ደቂቃ ይቀራል?
ከሰዓት በኋላ ከሰዓት በኋላ ነው የሚገባው?
አዎ እሺ አመሰግናለሁ።